ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ እሺ የምደውለው ዊፕላስ Solution የሚባል ድርጅት ነው።
ከምን ዊፕላስ Solution
እሺ ዊፕላስ አንድ application develop አድርጓል እና እ፣ Okay።
በዋነኝነት የምንሰራው delivery እና ride ላይ ነው። በተጨማሪ ደግሞ ከሀምሳ በላይ ቢሆኑ እ፣ service የሚሰጡ ድርጅቶች አሉበት እና አንደኛው category የ catering ነው። እ፣ catering ነው አ ምዝገባ እ፣ አሁን ላይ በነፃ እየመዘገብን ነው እና እዛ እ፣ እንድትመዘገቡ ለማሳወቅ ነው።
እሺ ስለዚህ እሺ ያለውን ግን ሙሉ information ትልክልኛለሽ እ፣ በዚህኛው እ፣ በ link ኡን ና አ link ኡን እልክልሃለሁ።
ላኪልኝና ሙሉውን ያለውን ነገር ሊየውና ከዛ ልደውልልሽ እሺ በዛ ለምትገቡ እሺ እናትሽ ቻው እሺ አመሰግናለሁ።
ቻው እሺ እናትሽ